ጤና ይስጥልን።
ጤና ይስጥልን። እንዴት ዋልሽ?
እግዚአብሔር ይመስገን።
ዲዛይር አላችሁ እንዴ? በባንክ ባንክ ያለ ይኖረናል
እ
ይኖረናል። አባት ድምፆት ርቋል። በጣም ይቅርታ።
ይቀርታል አውር ላይ ተላረኩ ዲዛይር ባንክ ያለው
ባንክ የምናያይዘን
ባንክ ነው የምታያይዙት?
የምናያይዛለን።
okay። የት ነው ቢሮአችሁ?
እኛ መስቀል ስለውላለን ፓስተር አለ ሜክሲኮ አለ።
አዎ፣ አይ መኪና ያለበት ቦታ መጥቼ ምን አለኝ?
ባንቺ ባወራችሁ። መኪናው የት ነው ያለው የሚታይበት? እ? hello